ሄሎ
ሄሎ ሰላም ጤና ይስጥልኝ።
እግዚአብሔር ይመስገን።
አቤት እግዚአብሔር ይመስገን።
እ፣ ትምህርት ለመማር ፈልጌ ነበር እሺ ይቻላል።
እና ምንድን ነው የሚያስፈልገው?
እሺ ልመዝግቦት። መረጃ እያስኩ ስለሆነ ስም፣ ስልክ ቁጥር ይነግሩኛል ከይቅርታ ጋር።
የእኔ ነው።
አዎ እሺ ዜሮ ዘጠኝ ሀምሳ አንድ ስም መጀ- ስም መጀመሪያ
እሺ ሀምሳ አንድ
ስም ስምሽን ማን ልበል? ይቅርታ
አበቡ
አበቡ ማን?
ደጀኔ
ስልክ ላይ ዜሮ ዘጠኝ
ሀምሳ አንድ ሀምሳ አንድ ሀምሳ አራት ሀምሳ አራት ሀምሳ ስድስት ሀምሳ ስድስት አስር አድራሻው የት ነው
አድራሻዬ አስኮ
አዲስ አበባ አይደል? እሺ አዎ አ፣ ትምህርቱ የሚሰጠው አራት አይነት ኮርሶች አሉ። content፣ marketing፣ editing፣ በጎ አድራጎት።
እሺ ከነ- ከነዚህ ከአራት ኮርሶች ውስጥ የፈለግሽውን ኮርስ መርጠሽ መማር ትችያለሽ። ትምህርቱን የሚያስተምረው ኮሜዲያን እሸቱ ነው።
እሺ ነሐሴ አንድ ቀን class ኡ ያለውን orientation ኮሜዲያን እሸቱ ይሰጣል።
እ፣
በ orient ከ orientation ኡ በኋላ interest ሽን አይተሽ ከአራት ኮርሶች ውስጥ የፈለግሽውን መርጠሽ መማር ትችያለሽ ማለት ነው። ለአንድ ኮርስ ክፍያችን አስር ሺህ ብር ነው።
ለአንዱ ማለት ነው።
ለአንድ ኮርስ ክፍያችን አስር ሺህ ብር ነው።
እሺ መቼ መቼ ያስተምራል?
በሳምንት ለስድስት ቀን ብቻ
በሳምንት ለስድስት ቀን
እሺ፣ ቅዳሜን ጨምሮ ማለት ነው።
አ ነሐሴ አንድ class ይጀመራል። ሐምሌ 25 orientation ይኖራል። ከ orientation ኑ በኋላ መመዝገብ ትችያለሽ interest ሽን አይተሽ።
እሺ፣ ቦታው ሀያት አደባባይ ተስፎ ሲኒማ። ትምህርቱ የሚሰጠው በአካልም በኦንላይንም ነው።
ትምህርት የሚሰጠው አ
እሺ፣ አመሰግናለሁ።
እሺ፣ እናመሰግናለን። መልካም ቀን።
እሺ